Hello እንዴት አለሽ?
አለን እንዴት ነሽ?
ከብጀር አለቃ ጋር እንትን ብየው እ ሰላም ነው እንዴት ነሽ? እንዴት አለ አለን እንዴት ነው አለን
አዳር እንዴት ነበር?
ጥሩ ነበር።
የት አደራችሁ?
እንትን ኤጀርስ አላልኩሽም የተሰጠን ሆቴል አዎ።
Angel እም።
ግን እኔ ከመሲ ጋር ያደርኩት ከመሲ ወዳጆ ጋር አ የት ነች እሷ?
ከፍ ብላ እ፣ ዴሪክ የሚባል አለ አሃ
እዛ ነው ያደርኩት።
አይደል?
አዎ ከሷ ጋር እንዴት ነች? በተረፈ አለን ወጣ እግዚአብሔር ይመስገን።
ወጣላችሁ?
ኧረ አላለም ኤርፖርት ነው ቁጭ ኤርፖርት
አዎ ምን እያደረጋችሁ? ኤርፖርት እንትን ስራ አለ ከሰዓት በኋላ የሚመጡ የሚመጡ አሉ? ከማን ጋር?
አዎ እስራኤል ጋር
እስራኤልና ክብርት አለች።
አይደል? አይ በቃ አዎ ይሁን በቃ
ነው ስንት ሰዓት ነው የምትመጪው ነገር ከሰዓት ላይ ከሰዓት አዎ ከሰዓት ላይ ታፍ ከናለቃ ጋር አይ አይደለም አለቆች ቅጣት መሰለኝ
እም አይ ጥሩ እንደዛ ከሆነ እደውልልሻለሁ።
ደውይ በቃ እሺ እሺ ወይ ነው